ጤና ይስጥልኝ ሁሉ ስንት ነው የምንወደው?
እያዛወርኩ እያለ እሺ አየር ላይ ቀረብኝ ወደ ቴሌብር
እሺ withdraw አድርገው ነው
እ
withdraw ለማድረግ እየሞከሩ ነው እንደዚያ የሆነው እ ወደ ቴሌብር እየገለበጥኩ እያለ ነው በአማርኛ ነው በእንግሊዘኛ ነው የሚጠቀሙት ሁሉ ስፖርት account ዎን
እ በአማርኛ ተጨማሪ የሚለው ውስጥ ገብተው የዝውውር ታሪክ ላይ የባንክ የዝውውር ታሪኩን screenshot አድርገው በቴሌግራም ይላኩልን
እሺ